Hello
አቤት ሰላም ጤና ይስጥልን ቤተሰቤት
አብሮልጠን እንትን ነበረ እቺ አቫተር የምትባለው መጫወቻ ጠፋች። ወዴት እንደሄደች አላውቅም።
መቼ አሁን ነው ያጣከው?
አዎ በቃ ጠዋት ስንጫወት ነበር፣ ቅድም ስንጫወት ነበር።
እ አሁን አጣው?
ገንዘብ- ገንዘብ ሲወጣ ጠፋ። አዎ ገንዘቡ አለ ግን የተወሰነ አለ እም።
ግን
እሺ ቼክ አጣኋት።
አደርግልሃል። እሺ check እናደርገዋለን። እሺ ወጥቶ ከሆነም
እስቲ ስልክ ቁጥር በዚህ ቁጥር አይደለም የምጠቀመው።
አይ ሙሉ system ኡን ነው check የምናደርገው። ከወጣ ከአንተ ብቻ ስለማይሆን check እናደርገዋለን።
እስቲ check አድርግልኝ። እሺ እናት እሺ እሺ አብ- እሺ መልካም።
ልዝጋው?
አዎ ዝጋው፣ እኛ check እናደርገዋለን።
እንዴ?
እሺ